ሄሎ ሰላም ነቱ?
እግዚአብሔር ይመስገን ሰላም ነው።
አለን ከችብችብ ነበር እንደውሎት እሺ ድንች ዛሬ የሚወጣ ነበሩት
እሺ እ፣ እና በመኪና ብልሽት ምክንያት እ፣ ቀርቷልና እስኪ መቼ መቀበል ይመችዎታል ልሎት ነበረ።
አይ ነገ ቢሆን ይመቸኛል። እ?
ነገ ይችላሉ?
አዎ አዎ እ፣ ፈልኖ ሎኬሽን እ? እ?
ቤተ
አዎ ቤተ በቃ ነገ ድራይቨር ሲደውል አንሱላቸው።
እሺ መልካም ምሽት።
እሺ